እውነትሽን ነው ሄሎ ሄሎ ሄሎ
አቤት ጤና ይስጥልኝ።
ጤና ይስጥልን። በዚህ ሲም የሆነ ብር እየተቆረጠ አስቸግሮን ነበረ። እኔ እሺ አንዴ መስመር ላይ ይጠብቁኝ። ንገሩኝ ስልክ ቁጥሮትን
እ ዜሮ ዘጠኝ ስልኮትን ይንገሩኝ።
ስልሳ እሺ
አስራ ዘጠኝ እሺ
አርባ ስምንት እሺ
አርባ አራት እሺ መስመር ላይ ይጠብቁኝ። ደንበኝነቱ ተቋርጧል
ነው አይለ
ተቋርጧል ደንበኝነቱ።
እሺ እሺ እሺ